ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
እንትን የተበላ አትክልት ሳይለቅልኝ አሁን
አሁን የደወሉልዎት ነዎት አይደለ ስልክ የያዙ?
አዎ ሰባ ስምንት እሺ አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት
ምን ብዬ ይህ የቴሌግራማችን ቁጥር ነው በቴሌግራማችን ይላኩልን መ- የምኑን ነው የምልክልሽ?
የዝውውር ታሪኩን
የተበላውን ነው ትኬቱን?
ትኬቱን አይደለም የዝውውር ታሪኩን ነው የሚልኩልን
ዌቡ ዌቡ ነው ቁጥሩ?
ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል አለ ከዛ ላይ አሁን አልገባልኝም ያሉትን ፎቶ እ።
ያንሱና በቴሌግራም ይላኩልን
እሺ የዝውውር አያዋለሁ። እሺ እሺ